hello
ወይ በል እሺ፣ እንደምን አረፈች? ደህና ቆየሽ?
ደህና ነኝ።
መልካም። ይኸውልሽ ሁለት order ይዣለሁ፣ አንዱን አውጪልኝ።
እሺ ንገረኝ። ሁለቱንም ዘጠ- ዘጠና አምስት ሰላሳ ሶስት ዘጠና አምስት አምሳ ሶስት ዘጠና አምስት ሰላሳ ሶስት እና
ዘጠና አምስት አምሳ ሶስት
ዘጠና አምስት ሰላሳ ሶስት እና ሀምሳ ስምንት ነው ያልከኝ?
አይ ይኸውልሽ ዘጠና አምስት አምሳ ሶስት ሀምሳ እ ዘጠና አምስት እ ሰላሳ ሶስት እሺ እሺ፣ አብዲ ክፈትልኝና እጠይቃለሁ።
ከቻልሽ የአእምሮኝን አስወጪው።
እሺ ልጠይቅልህ፣ ይክፍልኝና ማለት ነው።
ጠይቃችሁ ጠይቃችሁ ኦርደሪ ቶላስ ይልኝ ቶላስ ይልኝ
ፋብሪካ አምሮኝ ልውጣልኝ ነው ያልከኛ?
አሃ አሃ
ነው ነው ወደ ለምካ ከቢጌስ ወደ አብዲ አስወጥቼ እልሃለሁ ያምሮኝን። እሺ አብዲ ያምሮኝን አስወጥቼዋለሁ። የቢጂኤስ ነው እሺ።
አይ አይ የኋላ እሸት